ያለሽ ፍቅሩ እትዝ ያለን አይኑረው ተስማማዊ እስኪ ጠይቁልኝ ጀና ቀኝ ጠበበኝ ለማን ስላወው ሰው ካልደረሰበት እንደ ራስዋየው እንዴት ይሻለኛል እንዴት ይሻለኛል አማረብኝ መውደድ አኮስሰኝ ናፍቆት አኮስሰኝ ናፍቆት ማሰማ ተከዞ እሱ የሌለበት እሱ የሌለበት ስምሽ ወደ ማታ እኔን ቀሻለው አቤቴ ንገታ አቤቴ ንገታ የማንሰላስለው የማንሰላስለው ፍቅሯን ተገብቶ ልቤን ቦረቦረው ልቤን ቦረቦረው ተረበሽ ፍቅሩ ትዝ ያለኝ አይኑረት ተስማማዊ እስኪ ጠይቁልኝ ጀና ቀኝ ጠበበኝ ለማን ሰው ላወየው ሰው ካልደረሰበት እንደው ራሱ አያየው ለማ